እንዳንተ ያለ ለኔ እንዳንተ ያለ እንዳንተ ያለ ለኔ እንዳንተ ያለ ወድቄ ሳለው ኢየሱስ አይተኝ በፍቅር አቅፈ ከጥብ ያነሳኝ ጸጋና ምረት ለኔ በስቶልኝ እግሮቼን በቤት አጸና ተመስገን እግሮችን በቤት አጸና ተመስገን እግሮችን በቤት አጸና ተመስገን የልመናዬን ድምፅ ሰምተ ዝም አትልም። ሆድ ለኔ ኢየሱስ ፍጹም አይጨክንም። የለመንኩን ሁሉ ነስተኛ አታውቅም። ባለውለታዬ ነህ ለእኔ እንዳንተ የለም። የለመንኩን ሁሉ ነስተኛ አታውቅም። ባለውለታዬ ነህ ለእኔ እንዳንተ የለም። እንዳንተ ያለ ለኔ የለም እንዳንተ ያለ እንዳንተ ያለ ለኔ የለም እንዳንተ ያለ ወድቄ ሳለው ኢየሱስ አይተኝ በፍቅር አቅፈ ከጥብ ያነሳኝ ጸጋና ምረት ለኔ በስቶልኝ እግሮቼን በቤት አጸና ተመስገን እግሮችን በቤት አጸና ተመስገን እግሮችን በቤት አጸና ተመስገን የችግሬ ደራሽ ለእኔ መጽናኛዬ ሳዝን ተስፋ ስቆ አይዞ ባይ ጌታዬ ብዙ ውጣ ውረድ ባንተ አልፌያለሁ በምረት ብዛት እዚህ ደርሻለሁ ብዙ ውጣ ውረድ ባንተ አልፌያለሁ በምረት ብዛት እዚህ ደርሻለሁ እንዳንተ ያለ ለኔ የለም እንዳንተ ያለ እንዳንተ ያለ ለኔ የለም እንዳንተ ያለ ወድቄ ሳለው ኢየሱስ አይተኝ በፍቅር አቅፈ ከጥብ ያነሳኝ ጸጋና ምረት ለኔ በስቶልኝ እግሮቼን በቤት አጸና ተመስገን እግሮቼን በቤት አጸና ተመስገን እግሮቼን በቤት አጸና ተመስገን ሸክሜ ከብዶብኝ ጎብጬ ስራመድ እግሮቼ ሲሄዱ በሸካራው መንገድ ካይምሮዬ ጠፍቶ እውነተኛ ሰላም ወደ አንተ ስመጣ ቀለለኝ የሚሳን የለም ካይምሮዬ ጠፍቶ እውነተኛ ሰላም ወደ አንተ ስመጣ ቀለለኝ የሚሳን የለም እንዳንተ ያለ ለኔ የለም እንዳንተ ያለ እንዳንተ ያለ ለኔ የለም እንዳንተ ያለ ወድቄ ሳለው ኢየሱስ አይተኝ በፍቅር አቅፈ ከጥብ ያነሳኝ ጸጋና ምረት ለኔ በስቶልኝ እግሮቼን በቤት አጸና ተመስገን እግሮችን በቤት አጸና ተመስገን እግሮችን በቤት አጸና ተመስገን ትውልድ ሁሉ ይወቅ አምላክነትን ድንቅ እንደሚሰራ ታላቁ ስምህን እኔ ሳይቻለው ላንተ ምስክር ነኝ። ቀንበሬን ሰባብረ ለክብር ስታቆመኝ እኔ ሳይቻለው ላንተ ምስክር ነኝ። ቀንበሬን ሰባብረ ለክብር ስታቆመኝ እንዳንተ ያለ ለኔ የለም እንዳንተ ያለ እንዳንተ ያለ ለኔ የለም እንዳንተ ያለ ወድቄ ሳለው ኢየሱስ አይተኝ በፍቅር አትበከትብ ያነሳኝ ጸጋና ምረት ለእኔ በስቶልኝ እግሮችን በቤት አጽና ተመስገን እግሮችን በቤት አጽና ተመስገን እግሮችን በቤት አጽና ተመስገን